ጤና ይስጥልን እግዚአብሔር ይመስገን።
ከአሪፍ ቤት ነው የምንደውልልዎት ተቋረጠ ስልክዎት። እሺ፣ ዳሽ ቤት wallet ኦት ላይ የ betting ቤት wallet ኦት ላይ መቶ ብር withdraw እንዳደረጉ transaction history አለዎት አይደለ?
እንዳደረግኩኝ አዎ፣ የሚያሳይ transaction history ማለት ነው። history የ betting ቤት wallet እና ካላረኩት እሱ እየተጫወትኩኝ ነበር እንጂ ምንድን ነው እሷን screenshot ያነሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ላይ ያላኩት ብር ነው
አዎ፣ መቶ ብር ያስተላለፉበትን የሚያሳየው እኮ አሁን የምልሽ አሁን በሰዓቱ ካላረኩት ከነበረ
history ዎት ውስጥ አለ፣ ችግር የለውም ይኖራል። history transaction history ዎት ውስጥ ይገኛል። transaction history ዎት ውስጥ ይገቡና አለ፣ እሱን screenshot አድርገው አሁን ስልክ እነግሮታለሁ፣ እዛ ላይ ይልኩልናል። ስልክ ቁጥር ያዙ። ዜሮ ዘጠኝ ስልክ ቁጥር አለ። እሺ አውቀዋለሁ እያለ ነው።
ከታች ስምና ስልክ ቁጥሮትን ይጻፉበት screenshot ኡን ሲልኩልን።
እሺ እሺ።
ሌላ የምረዳዎት ነገር ይኖራል?
ሌላ የለም። check አደርጋለሁ።
ስለደወሉ መልካም ቀን ይሁንልዎት።
እሺ አመሰግናለሁ።